hello ጤና ይስጥልኝ።
ሰላም ነው።
ሰላም አለን።
እንትን አክሲዮን የሚሸጥ ነው።
አዎ አክ- ሰኞ ነው ሽያጭ የሚጀምረው። ሰኞ ነው ወደ ቢሮ የሚመጡት።
okay፣ ሰኞ የት ነው ቢሮ?
ቦሌ ገርጂ ልደታ አለን ሶስት ቢሮ
okay፣ ማለት ምንድን ነው? እንዴት ነው?
ያው ከሀያ ሺህ ጀምሮ እስከ ሁለት ሚሊዮን መግዛት ይችላሉ። የአንዱ አክሲዮን ዋጋ አምስት መቶ ነው ማለት ነው።
okay።
ይሄ ነው።
እና ማለት እንዴት ነው ትርፍ ተካፋይ የምትሆነው? ማለት
ምን አሉኝ? ይቅርታ አልሰማሁትም።
እንዴት ነው ማለት የትርፍ ተካፋይ የሚሆነው? ምናምን
ያው ትርፍማ እርሶ ከተመዘገቡበት ጀምሮ የእርሶ ትርፍ እየቆጠረ ነው የሚሄደው።
okay።
የቆየ ድርጅት ስለሆነ ያው አዲስ መስራች እንትን አይደለም።
እና አክሲዮኑ በአመት ነው ከገዙበት ወይስ ጀምሮ እንዴት ነው?
እም?
ከዛስ በአመት ነው ወይስ ምንድን ነው ስትፈልግ?
በአመት ወይም በግማሽ አመት ነው የሚሆነው። እሱን ይነጋገራሉ ቢሮ መጥተው ሰኞ ስለምንጀምር
እሺ፣ ሰኞ ቢሮ የት ነው አልሽኝ?
እ፣ ቦሌ ገርጂ ልደታ አለን።
ወደ ገርጂና ልደታ።
አዎ ልደታ ምኑ ጋር?
ልደታ ፍርድ ቤቱን ያውቁታል?
አዎ አዎ።
ፍርድ ቤቱ እንደተሻገሩ መርካቶ የገበያ ማዕከል የሚል ነጭ ህንጻ አለ ከአዋሽ ባንክ አጠገብ ካወቁት።
መርካቶ የገበያ ማዕከል አዎ ይሄ ነጩ ህንጻ ይሄ መስኮት መስኮት የሌለው ህንጻ አወቁት?
እ፣ እኔ እንጃ እሱን አላወኩም፣ ግን በቃ እሺ። የቦሌስ ቦሌ ደግሞ ሀያት ሆስፒታል ጋር
ማቲ ሀያት ሆስፒታል መግቢያ ጋር ወደ ላይ ሆስፒታል okay። ወደ
በዛሀብ ሆቴል ማለት ነው።
እ፣ እሺ። እሺ፣ location አመሰግናለሁ።
ልክልዎታለሁ የሁለቱንም ወይ
እ፣ ምን service location ልክልዎታለሁ የሁለቱንም የልደታውና እሺ።
የቦሌው። እሺ ማን ልበል ስሞትን?
አድራሻውን አዎ፣ እንትን በይልኝ።
እሺ ማን ልበል ስሞት?
እ፣ ዮሴፍ እሺ ምን ላይ ነበር ማስታወቂያችን የሰሙት የደወሉልህ?
ቴሌቪዥን ላይ ነው።
እሺ እሺ እልክልዎታለሁ አሁን እሺ
እሺ።